ሄሎ ሄሎ ጤና ይስጥልህ።
አብሮ ይስጥልን።
እ ባለፈው ከሁዳ vehicle manufacturing ነበር የደወልኩልክ።
እ እ?
ከሁዳ vehicle manufa- ሳ- ሳፊ ባጃጅ።
እሺ አዎ ባለፈው አውርተን ነበር።
አዎ
እሺ እመጣለሁ ብለኸኝ ነበር አይደል?
አዎ እደውላለሁ ነበር አሁን አመቻችቼ አልተ- አልመቼው ብሎ ነው።
okay እና መች ትመጣለህ? አሁን ደግሞ ኤግዚቢሽን እሺ።
አለን።
እና ገና አመቻችቼ ነው። ቆይ እደውላለሁ።
ኤግዚቢሽን አለን እና discount አለን። እሱን እንድትጠቀም እኮ ነው መተክ
እሺ እሺ።
እና ትመጣለህ። እስከ ሀያ አንድ ነው የሚቆየው።
እ እ እ?
ኤስዋንን ነው አደለ? ሶስት ሰው ነው አይደል መግዛት የፈለግከው አዎ
እና ጀሞ ሶስት ሀጃን light industry ላይ እንትን አለን ኤግዚቢሽን አለን እሺ እና እዛ discount አለን
እሺ እሺ።
እና በ discount ኡ መጠቀም ከፈለክ እስከ ሀያ አንድ ድረስ መምጣት ትችላለክ።
እሺ እሺ።
እሺ እና ትመጣለክ?
አዎ እመጣ ይሆናል እስኪ እንግዲህ።
እሺ ስመጣ ደውልልኝ።
እሺ እደውላለሁ።